ይገባሽ ሀሳቤ እልፍኝ አዳራሽ መኖሪያሽ ነው ልቤ እልፍኝ አዳራሽ መኖሪያሽ ነው ልቤ መወደድሽን ብታውቂው ቢገባሽ ሀሳቤ መወደድሽን ብታውቂው ቢገባሽ ሀሳቤ እልፍኝ አዳራሽሽ መኖሪያሽ ነው ልቤ እልፍኝ አዳራሽሽ መኖሪያሽ ነው ልቤ አንቺ ሳትረጂው ሳታውቂ ወደጅሽ ሳልምሽ ማደሬን ማን ሰው በነገረሽ ስታልፊ ያየሁሽ ቆሜ መንገድ ላይ አድናቂሽ መሆኔን ታውቂዋለሽ ሆይ ኦ ታውቂዋለሽ ሆይ አድናቂሽ መሆኔን ታውቂዋለሽ ሆይ